ሌላ አቤት ወይ ጌትነት አቤት
ምንድን ነው የት ነው shop ኡ?
የሶዶ ቃቆ የሚል የለም
አዲስ shop ነው።
አይደለም ሶዶ ቃቆ የሚል shop የራሴ shop ሆኖ እሺ እሱ ላይ ነው ብቻ
ካይሮን ነው አይደለ? የፈለግከው አዎ ካይሮን መኪና መኪና ማለት ነው።
ካይሮን አዎ አ፣ ካይሮን የራሱ system ነው ያለው ከጂያሩ ጋር አይገናኝም ጌትነት።
ከ GR ጋር አይገናኝም አዎ እኮ አ፣ ስለዚህ አዲስ shop ነው ጀነሪ- የሚሰጥ ነው ምንድን ነው?
አዎ አዲስ shop እኮ ነው የሚሰጠኝ ስንት የስንት ነው ያስያዝከው ጌትነት?
እኔማ ባለፈው ሶስት መቶ ሺህ ብር check ልኬ አልነበረም አ፣ shop ኦች አሉኝ እኮ ለእኔ ያልተማረ አለካ
shop ኦች አሉኝ አዎ።
እስቲ ጌትነት ጂንካ ያልተከፈቱልኝ ማለት ነው
okay፣ በቃ check ላድርገውና እሺ፣ በቃ እንትን ቼክ አድርጉና ችግር የለም እሺ፣ እሺ ጌትነት እሺ